ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩሎት ሀና አዎ OK የ Happy toilet paper order ነበር ሰ
አዎ ሆረር ነበረች።
አዎ stock ላይ ትንሽ እጥረት ስላጋጠመን ያላክ ነው እና ነገ የት ላክሎት location
እ እዛው ሰፈሬ የሚመ- በዛም ያልኩ ከሆነ ቢያቀብልኝ ደስ ይለኛል።
እሺ የወይራ ሰፈር ነው ወይራ ሰፈር በቃ እሺ ነገ አስልክሎታሉ ይረከባሉ ነገ እሺ፣ እሺ፣ እሺ እሺ።
እሺ መልካም ምሽት እሺ ቻው።
አሜን አሜን አሜን።